hello ከ ChipChip ነበር የምንደውልሎት።
እሺ
ፍጹም ድንች የ chips order አድርጋ ነበር እሺ እና ስልክ እያነሳችልን አልነበረም። driver ኦች ደርሰው ነበረ።
ውይ እኔም ውጪ ነው እንግዲህ ያለሁት እዛው ቢሮ አይደለሁም።
ቢሮ አይደሉም እርሶ?
እስቲ አሁን ምን መልእክት በሌላም ሰው ለማለት ምን ልበልልሽ? እሺ
እኮ እዛ ስለቆሙ እንድትረከብ ነበረ እንዳይመለስ ነው product ኡ።
በቃ ፍጹም ጋር ፍጹም ጋር ነው።
አዎ ፍጹም ጋር ወይ እሺ እሺ እሺ እሺ